ጤና ይስጥልኝ ኤደን እባላለሁ ከአሪፍ ነበር የምደውልዎት አቶ እሸቱ ኖት?
call center ነው የደወሉት።
እሺ የአቶ እሸቱን ስልክ ማግኘት እችላለሁ?
ዘጠኝ ዘጠና አራት የደወሉት ነው። በመስመር ስልክ ደወሉ። ከየት ነው የደወሉት?
ከአሪፍ Pay አሪፍ POS machine
ስልክዎትን ይስጠኝና አልደወልዎትም መቼ።
እሺ በዘጠና ሶስት ዘጠና አምስት መደወል ይችላሉ። ከ call center ስለሆነ የምንደውለው እኛ
ዘጠና ሶስት ዘጠና አምስት
እናመሰግናለን።
አመሰግናለሁ።